Hello
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
Hello Hello ከችፕችፕ ይሰማኛል?
ነበር የምንደውልልዎት።
እሺ
order አድርገው ያልመጣ product አሉት?
እም፣ ዛሬ እንትን ነበረ ምንድን ነው Lifebuoy ምን
Lifebuoy ያልመጣሉት?
አዎ
ቼክ ያሉ እ እ
ነገ መረከብ ይችላሉ። ነገ ልንልክልዎት ነበረ።
አለሁ አለሁ እዛው አይደል ቦታው
ሎኬሽን ሎኬሽን
ሎኬሽን እዛው ቸርቸር አ አለው ይምጡ ቸርቸር ቸርቸር የት? መልካኖ ቸርቸር ወይስ?
ቴሌቲፒዮ የሚባለው እሺ እሺ፣ ነገ እንልካለን። መልካም ምሽት። እሺ እሺማ መሰግናል